ጤና ይስጥልን hello ቪዛ ምን ላግዝዎት? ምን አይነት መረጃ ልስጥዎት?
ጤና ይስጥልኝ እማዬ፣ መረጃ ማግኘት ፈልጌ ነበር።
እሺ ደንበኛችን ምን አይነት የጉዞ መረጃ ልንገሮት?
እ ወደ ካሪቢያን ሀገር ጉብኝት እ ማድረግ ፈልገን
እሺ ያሉ ያሉ ቪዛ አማራጮችን
የት state ውስጥ ነው የምትገኘው?
አሁን የምገኘው እ አይ አ- እ አገሯን አገሯ ያለችው አዎ።
ካሪቢያን ነው ያለችው East ካሪቢያን ሴንት ሉሺያ ወይ ባርባዶስ እዛ አካባቢ
okay።